ሄሎ
ሄሎ
ሄሎ አቤት የሆነ ኮሮላ አይቼ ነበረ። ስንት ነበረ
እ ኮሮላ ስንት ሞዴል?
ሞዴሉ?
ሁለት ሺ ሁለት ሺ ሰባት ሞዴል አለን ወይ ደግሞ ሁለት ሺ ሶስት ቪኦ ሞዴል ሰባት ሺህ የሚለው
እ ቪኦ ሰባት ሺህ የሚል ታርጋ ኮሮላ
እ ሁለት ሺ ሰባት ሞዴል ነው።
ሁለት ሺህ ሰባት አዎ ሁለት ሺ ሰባት ሞዴል ነው። ዋጋው ሀያ ሰባት ነው። አዎ khaki color ሀያ ሰባት ሀያ ሰባት አዎ አስተያየት የለው
የተወሰነ ድርድር ይኖረዋል።
ባንክ ስንት አለው?
ባንክ አንድ ሚሊዮን ብር ምናምን ይወጣልሃል።
አንድ ሚሊዮን አዎ እኮ ሰ- ሲከራከር የሚገዛ ሰው
እ የሚገዛ ሰው የሚገዛ ሰው እ
ቲሸርት ቲሸርት የሚገዛ እኮ ድርድር አለው ነው የምልህ። ሳይፈተሽ ግን ያክል ነው ዋጋው ልልህ አልልም። አስፈትሽ ያለ የተወሰነ ድርድር ይኖረዋል። መኪናውን መተህ በአካል ካየኸው በኋላ OK በቃ እሺ፣ አገኘዋለሁ።
አዎ ታገኘዋለህ። መስቀል ፍላወር branch ኣችን ነው ያለው።
OK እሺ፣ በቃ እሺ፣ እዛ መተህ ማየት ትችላለህ። እሺ በቃ እሺ፣ እሺ